ሌላ Hello ይስጥልኝ
አብረሽ
ሬድዋን
አቤት።
ከአፍሪወርክ ኢትዮጵያ ነበር የደወል ነው። አፍሪወርክ ፍሪላንስ ኢትዮጵያ
እሺ እ፣ በ fashion designer vacancy ወጥታችሁ ነበረ።
አዎ አዎ።
እ፣ በእኛ platform hire አረጋችሁ የምትፈልጉትን ሰው አገኛችሁ።
አ- አወዳድረናል። ሶስት ልጆች finalist አግኝተናል። አ፣ ገና አልወሰንም።
ገና short list ላይ ናችሁ ማለት ነው።
አዎ short list
እሺ ሌላ አ፣ ምን እንትኑም ማገዝ እንችላለን። እሺ እም።
ም- ምን አሉ?
ልዝጋልሽ እንዴ እንትኑ ምን?
hire አድርጊያለሁ ብዬሽ ልዝጋው።
አይ በቃ hire ሲያደርጉ ከ CV ያቸው በታች hire button አለች አዎ አዎ አለች። አዎ እሱን include እሺ hire ሲያደርጉ ማለት ነው። አሁን ግን short list ላይ ነው ገና አይደለም።
አዎ አዎ short list ላይ ነው ያለው።
እሺ ሌላ የሚያስቸግራችሁ ነገር አለ?
የለም የለም።
እሺ የሚያስቸግራችሁ ነገር ሲኖር ይደውሉልን እንጂ።
እሺ እሺ እሺ thank you እሺ መልካም እሺ